hello ሰላም ጤና ይስጥልን። ሶስና
አዎ ነኝ።
ከዊ ፕላስ ነበር የምደውለው። የእኛን እሺ።
application አውርደሽ ነበር?
አዎ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠጣ- ለተጠቃሚነት እሺ። አንቺ ግን የተመዘገብሽው አሽከርካሪዎቻችንና ተ- የአገልግሎት ሰጪዎቻችን የሚመዘገቡበት ላይ ስለሆነ ግልጽ የሆነ ነገርም ማግኘት አልቻልሽም አይደል?
አዎ አዎ አዎ። ዊ ፕላስ ሶሉሽን user የሚል አለልሽ ፕሌይ ስቶር ላይ ተጠቃሚ ስለሆንሽ ዊ እሺ።
ፕላስ ሶሉሽን user ብለሽ search ስታደርጊ ያመጣልሻል። እንደ በፊቱ register ልክ ስታደርጊው ከአርባ ም።
በላይ የምንሰጣቸው አገልግሎቶች ሶስት መቶ እሺ።
ሀምሳ በላይ game እንዲሁም አሸናፊ የሚያደርግሽ referral code አለ። ለጓደኞችሽ invite ባረግሽ ቁጥር እኛ ጋር እየተያዘልሽ ይሄዳል ማለት ነው።
okay እሺ እሺ እሺ አመሰግናለሁ።
መልካም የስራ ቀን ይሁንልሽ። አመሰግናለሁ።
እሺ።
እሺ